hello ተነስተል ቤተሰቤ
okay account እንጂ ብሎኝ ነው login ለማድረግ ነው።
okay register አድርገ ነበር።
አዎ
register አድርገ login ነው እምቢ ያለ። password ጠፍቶብን ነው።
አለ password ያለውን ሳስገባ እምቢ አለ።
አዎ ወይ forget password በላውና ሌላ SMS ይላክልሃል።
forget account password በከፈትክበት ስልክ ቁጥር አዎ account በከፈትክበት ስልክ ቁጥር message ይላክልሃል። SMS message
okay ከዛ ምን ላድርገው?
እሱን ታስገባዋለህ። message ይላክልሃል። message ን ታስገባለህ። ከዛ ይሰራልሃል ይሰራልሃል።
እሺ አሁን ምን ላድርገው?
forget password በለው።
እንትን account ኡን አዎ ልክ አሁን እ፣ ስልክ ቁጥርህን አስገብተህ login ስትል forget password የምትላለች ከታች እሷን ንካት።
እሱ- እሱ የስልክ አይደለም እኮ እሺ
የእንትን እኮ የ- የውሻው እኮ ነው ይሄ ሲገባ credential not enable okay shop ነው እንዴ?
shop እኮ ነው።
አ፣ okay shop እንደሆነ አላወቅኩም።
እሺ፣ የት shop ነው? የት shop ነው?
በወላይታ ወላይታ ውስጥ
okay credential not ምን not found ነው የሚለው ምንድን ነው የሚለው?
አዎ credential not enable enable በቀይ okay። እሺ አንዴ shop ኡን ትነግረኝና check አደርግልሃለሁ። የምን- ምንድን ነው ጂአር ነው ወይስ ቤት ማን ነው?
ጂአር ነው ጂአር ነው።
ጂአር ነው። እሺ አዎ።
አንዴ ሌላ አንደኛው ደግሞ hardware እምቢ ያለውም አለ።
okay እሺ hardware ID የለህም hardware ID ሳስገባ እምቢ አለ። hardware ID ው ልክ አይደለም።
እኮ hardware ID ውን ልክ ካልሆንክ ነው እንደዛ የሚልህ እና አ- hardware ID ውን አታውቀውም። copy paste ነው ማድረግ ያለብህ።
እሱን አድርጌ እምቢ አለ። እሱ account የተላ- ሌላ ነው። አሁን ደግሞ ትላንት ስራ ቆይቼ አሁን አስገብቼ እምቢ ያለውም ሌላ ነው።
እሺ ይሄኛውን እሺ ቆይ አንዴ check ላድርግልህ። የት ነበረ ቦ- shop ኡ? በማን ስም ነው ያለው shop ኡ? የ shop ስም ገነቱ ንገረኝ።
ገነቱ ቦምቤ ገነት ነው ሁለት የሚለው ሚለው shop?
አዎ፣ ቦምቤ ሁለት ሚለው ነው። ወላይታ ገነቱ agent ኡ ነው።
ገነቱ ነው የሚለው shop ኡ?
አ shop ኡ አዎ ቦምቤ ሁለት ነው የሚለው አገኘሁት አገኘሁት። ገነቱ የት- አዎ፣ የተስተካከለ ነበር እንደው password ቦምቤ ምናምን ሁለት ነው።
አዎ
እሺ አይ enable ነው እኮ እንደ ምንድን ነው የሚለህ?
እ?
enable ነው disable አልሆነም። check አድርግ።
credential not enable ነው የሚለው እዚህ password ኡ የተቀየረ ነበር እንደው
okay፣ ተቀይሮ ተልኮልሃል።
አዎ እሱን ሳስገባው ትላንት እየሰራ ቆይቶ አሁንም እሺ እየሰራ አሁን ቆይቶ check አደርገው እሱን። ያኛውን ግን ቴሌግራም ላይ የየትኛው ነው እምቢ ያለህ? እ፣ እንትኑ ልላክልህ።
ምን ቴሌግራም ላይ በማን ነው በማን ስም ነው የምታወራው?
በኔ ቴሌግራም ላይ በኔ ስም ነው አውራኝና በኔ ስም ነው።
አ አሁን እሺ አውራኝና ልላክልህ። እንትኑ hardware ኡን hardware ID ውን ላክልህ።
እሺ እሺ እሺ